በውጣሴ ሄሎ፣ ጤና ይስጥልን ቤት ቤት አላየሁም ነበር። ሄሎ ጤና ይስጥልን ቤት ቤት ሰላም ሮብ እግዚአብሔር ይመስገን።
ከአካውንት ወደ ንግድ ባንክ ከፍቼ ለዲ ሰባት ሰዓት ላይ እሺ ከዛ እስካሁን አልገባልኝም።
እሺ ንገረኝ። የቤት ቤት ቁጥር የደወልክበት ነው?
አይ ሰማንያ አምስት ዜሮ ስምንት እሺ
ሰላሳ ሁለት እሺ አርባ አምስት
ስንት ብር ነበር?
አስራ ስድስት ሺህ ነው።
እሺ አንዴ check እያደረኩ ነው። መስመር ላይ ጠብቁኝ። ስንትና ስንት ነበረ አይደል?
ሰማንያ አምስት ዜሮ ስምንት አይ ብሩ የብሩ መጠን ስንት ነው?
የምሩ በቃ አንዱ አስራ አንድ ሺህ ምናምን አንዱ ደግሞ አራት ሺህ ምናምን ብር በቃ አስራ አምስት ሺህ ምናምን እሺ አዲሱ ነው።
አዎ አዲሱ
ከአስር ሺህ ብር በላይ ሲሆን confirmation ስለሚጠይቅ ነው እዚህኛ ጋር።
አሀ
ስለዚህ confirm አድርጌዋለሁ። አስራ አንድ ሺህ እና አራት ሺህ ነው ያሉኝ አይደል?
አስራ አንድ ሺህ እና አንዱ አንዱ ደግሞ አራት ሺህ ምናምን ብር
እሺ ሁለቱም confirm ተደርጓል። ከትንሽ ሰዓታት በኋላ check ያድርጉት። እሺ ይገባል።
አዎ፣ ባንክ ቤት አዎ ይገባል። ወደ ወደ ንግድ ባንክ ነው አይደለ?
አዎ ንግድ ባንክ አዎ አዎ ይገባል። አዎ አንድ ሰዓት ባልሞላ ጊዜ ውስጥም ሊገባ ይችላል።
አዎ check ያድርጉት።
አይ እሺ ለደወሉ እናመሰግናለን። መልካም ቀን።
እሺ አመሰግናለሁ።